hello ጤና ይስጥልኝ አብሮ ይስጥልኝ ሰማንያ ሰማንያ ስምንት Flintstone Homes ደውለው ነበር አዎ ደውዬ ነበር። information እንዲሰጡልኝ ነበር የፈለኩት።
ይቻላል። በምን በምን ባለ አንድ ባለ ሁለት ባለ አንድ ባለ ሁለት ባለ ሶስት እና ባለ ሶስት ነው ፈልጌ ነበር። ግን ምን ምን ነበር የሚያደርገው?
hello hello
እ፣ ወደ አስር site ኦች አሉን Flintstone Homes አዎ
ቤት ከሆነ የፈለጉት ማለት ነው። አሁን current አዎ።
አስር site አስር site ኦች ገበያ ላይ ናቸው አዎ
እና ያው እ፣ ቅድመ ክፍያው ሶስት መቶ ሺህ ብር ነው።
እህ በአምስት ዓመትም በአስር ዓመትም ከፍሎ የሚጨርሱበት system አለ።
እህ
ቤቶቹ maximum እ፣ ሶስት ዓመት ነው የሚፈጁት እህ ለ delivery ማለት ነው።
okay
እና ያው እንደ በተለያየ progress ላይ ያሉ አሉ። ሰማንያ percent የደረሰ አለ፣ አርባ percent፣ ስልሳ percent okay እንደየቦታው ይለያያል። እና እ፣ አ- አዲስ አበባ ከሆኑ ሶስት ቢሮዎች አሉን። ቢሮ ብቅ ብለው ለምን እ፣ detail ስላለው ነገር አናወራም።
okay የት ቢሮ የት ነው? አዲስ አበባ ነው።
እሺ፣ ገርጂ ለታ ቦሌ
ገርጂ ገርጂ okay ገርጂ ስንተኛ? እዛ ገርጂ አካባቢ ስንተኛ ቁጥር ነው?
ኮሪያ ሆስፒታል ጋር ሲደርሱ ከድሉልን የራሳችንን ስለሆነ እንትን አ።
እንላለን።
እሺ ኮሪያ ስለሆነ
እሺ እሺ ሞትም አለበት።
አይ ቶማስ
ማን አሉኝ?
ቶማስ ቶማስ ቶማስ። okay፣ አቶ ቶማስ መቼ ብቅ ይላሉ? አቶ ቶማስ ከሳሞኑን ብቅ እላለሁ። ቀኑን ባላውቀውም የሆነ ነገር አመቻችቼው እ፣ አመቻችቼ ብቅ እላለሁ። ምን ባለው እሺ፣ ቅዳሜ
እ፣ ከተ- ከተመቸኝ እስኪ
ቅዳሜ እሞክራለሁ።
አስራ አንድ ሰዓት ስለምንሰራ ቅዳሜ አስታውሶታለሁ ወይም እሺ እሺ
እሺ፣ መረጃውን ከምን ነበር ያገኙት አቶ ቶማስ?
አይ ከእንትን ነው አገኘሁት ከማስታወቂያ ያለብኝ
ማስታወቂያው ከቲቪ ነው ከሬዲዮ?
ከቲቪ ነው ከቲቪ ከቲቪ። እሺ፣ እሺ እሺ፣ መልካም ቀን።
እም።